ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለደው
withdraw ብዬ አልገባልኝም ነበረ።
ቴሌግራም ላይ ልከዋል።
አዎ በዚህ ስልክ ነው የላኩት።
አዎ hello
አንድ ጊዜ ጠብቁ። ትናንትና reverse ሆኗል እኮ ብለኖታል።
አይ ሌላ ነው የትናንት ነው አይደለም።
አንድ ሺ ስድስት መቶ ብሩ
አዎ ሁለት አንድ ሺ ስድስት መቶ አንድ ሺ ስድስት መቶ
አንድ አንድ ሺ ስድስት መቶ ነው እዚህ ጋር ያለው ሁለት አይደለም።
ሁለት ሁለት ነበር የላኩት ግን እሺ እሺ እሺ አስተላልፍልዎታለሁ።